የኤፍቢ ኢትዮጵያ መረጃ ማዕከል በኩት የሚሉት
ሰላም ነው።
ሰላም ጤና ይስጥልኝ።
አለን ቪዛ ፈልግ ነበር የሁለት ወር
እሺ ይቻላል።
በቴሌግራም ነው የምልክላችሁ ፓስፖርቱትን ነው ቴሌግራም ላይ ነው የሚልኩት ፓስፖርት። እሺ እና በ background ኡ ነጭ የሆነ እ background ኡ ነጭ የሆነ ፎቶትን ይል- ይልኩልናል።
በቃ እሺ፣ ችግር የለውም። ያው ልክ ያለው አሁን ዋጋውን ያ- ገንዘብ ሀያ ዘጠኝ ሺህ ብር አ?
እ እ?
ስንት ነው?
ሀያ ዘጠኝ ሺህ ብር በቃ እሺ፣ ያው አሁን ልክ ያለው እሺ፣ ቴ- ቴሌግራማችን አለ አሁን አለኝ። አዎ።
እሺ ላኩልኝ።
በስንት ሰዓት ውስጥ ይደርሳል?
እ፣ maximum ሶስት ቀን ነው።
ሶስት ቀን አዎ
minimum ስ?
minimum ያው ሁለት ቀን ነው።
ሩብ አምስት። እሺ
እሺ፣ እ፣ ይላኩልኝ።
እሺ፣ ልክ ያለው እኮ እሺ